hello hello hello አብዱ፣ አቤት።
ቢሮ ነው የምደውልልህ።
አዎ አዎ፣ እሺ customer ስልክ አታነሳም ብላ አሳውቀኝ ነበርና ነኝም እያነሳችልን አይደለም ምግብ ቤት መልሰው። እሺ ለአንተም አልተገናኛችሁም አይደለ?
አልተገናኘንም። ሆን ብላ ነው divert ኮ ምን ይላል እኮ ሆን ብላ እያየች ነው የዘጋችው።
በቃ ስልኳም ለእኛም እየሰራልን አይደለም። ምግብ ቤት መልሰው እና መልሻለሁ ብላ አሳውቀን። እሺ እሺ ልደውልሽ፣ አዎ አዎ፣ እሺ ልደውልሽ።
እሺ አብዱ